ገበያ
hello አቤት ሰላም ጤና ይስጥልኝ አብሮ ይስጥልን። እንትን ፈልጌ ነበር። እቺ የመኪና በቴሌቪዥን ነበር አሁን የተከታተልኩትና
እሺ
እቺ የቁልፍ መያዣ መኪና
አዲስ አበባ ነው ክፍለ ሀገር ነው ያለኸው አዲስ አበባ አዲስ አበባ ሱቋችሁ ሱቋችሁ የት እንደሆነ ለማወቅ ፈልጌ ነበር።
እ፣ ቲቪ ላይ online shopping ነው እ፣ ቲቪ ላይ የምናስተዋውቃቸውን እቃዎች አዲስ አበባ ከሆንክ በትክክል አዎ።
ኮዱን ነግረንና በሞተረኛ ያለበት ድረስ deliver እናደርጋለን። ክፍለ ሀገር ከሆንክ አዎ።
ደግሞ በኢትዮጵያ ቤት በኩል ተደራሽ እንዲሆን ነው የምናደርገው። እ፣ አዎ ስለዚህ ስልሳ ሁለት አንድ ላይ text ማድረግ ትችላለህ። አሊያም ደግሞ ስልክህን ይዤዋለሁ ድጋሜ ደውለን እናወራለን። ባለሙያ ይደውልልሃል። እሺ
ስልሳ ሁለት ስልሳ ላይ ስልሳ ሁለት ሀምሳ አንድ ላይ
አዎ ቲቪ ላይ የምናስተዋውቀ- የምናስተዋውቀው አለ አይደለ ስልሳ ሁለት ሀምሳ አንድ ላይ አዎ አዎ አዎ የፈለግከውን የእቃ ኮድ text አድርግልን፣ ደውለን እናወራሃለን።
እሺ እሺ እሺ እናመሰግናለን። መልካም ቀን።